ሄሎ ጤና ይስጥልን ግስት ቤት
እንትን በናት ብሮ ቤንዲንግ አለ ከትርፍና
ብሩ ምን ቤንዲንግ አለ?
አዎ ቤንዲንግ አለ አይን መውጣት ነው። ከዛ ቤንዲንግ አለ ቴሌ ብር እሺ ስልክህን ንገረኝ። ዜሮ ዘጠኝ
መጀመሪያ ዘጠኝ አለ በራ ቱ ፋይቭ ቱ ፋይቭ ናይን
ፎር ፋይቭ
ቱ ፋይቭ ዋን ናይን ዋን ናይን አስራ አምስት እሺ
አስራ ሁለት እሺ
ሀምሳ ሁለት አምሳ ሁለት
ሀምሳ ሁለት ሀያ ሁለት
four five one nine fifteen twelve fifty two twenty አ- አ- two five one nine and fifteen ትዌልቭ
ኤን ሀያ- አስራ ሁለት ሀምሳ ሁለት ሀያ ሁለት
በዚህ አላገኙትም።
እ?
በ- በዚህ ስልክ ነው የምትጠቀመው?
አዎ ይሄ ስልክ ነው Best Bet ኡ Best Bet ነበር ሲ- ሲጀምር ስንት ብሎ ነው የሚጀምረው? nineteen ብሎ ነው ስድስት መቶ።
የሚጀምረው?
እ?
one nine ብሎ መ- ነው የሚጀምረው ሲጀምር?
መጀመሪያ እ?
እ፣ ወር ዜሮ ዘጠኝ አስራ አምስት እኮ ዜሮ ዘጠኝ አስራ አምስት ነው።
አስራ ዘጠኝ አስራ አምስት አስራ ሁለት ሀምሳ ሁለት ሀያ ሁለት ነው ግን መጀመሪያ two five one ነው Best Bet ነበር
okay እሺ ዜሮ ዘጠኝ ስድስት መቶ በሚለው ነው ሁለት ሀምሳ አንድ ሁለት ሀምሳ አንድ በሚለው ነው ወይ ዜሮ ዘጠኝ በሚለው ነው የምትጠቀሙ?
ሁለት ሁለት ሁለት ከሀምሳ አንድ መጀመሪያ በሱ ነው።
አዎ እሺ መቼ ነው ቀኑ?
እ?
መች ነው መች ነው ቀኑ? ትናንትና ነው?
ትላንትና ነው ትላንትና ነው ስድስት መቶ ስልሳ ብር ነው ትናንትና SantimPay ነው አዎ
ስንት ብር ነው?
ስድስት መቶ ስልሳ ብር ነው
ስድስት መቶ
ስልሳ ብር ነው መውጣት ነው SantimPay ህያት ነው።
አዎ ትላንትና መውጫ ነው መውጫ።
አ ቀኑ ትናንትና ነው።
ቀኑ ትላንትና ነው አዎ ሌሊት
ትናንትና ሌሊት አዎ
ስድስት መቶ ብር ነው ያልከኝ?
ስድስት መቶ ስልሳ አዎ ህያት እኮ ገብቶልሃል እኮ transfer ነው።
በእናትህ በአስር እ፣ ሳፍቷል ግን አይገባም ቴሌ ቢሮ ቴሌብር ቁጥርህ ዜሮ ዘጠኝ አስራ አምስት ስንት ነው ንገረኝ እስኪ።
ዜሮ ዘጠኝ አስራ አምስት አስራ ሁ- እ፣ አስራ አምስት አስራ ሁለት እ።
እ፣ ሀምሳ ሁለት ሀያ ሁለት አዎ ወደ ቴሌብር account ገብቷል። already ኮሚሽን ሊሆን ይችላል። የተወሰነ ጠብቀውና ይገባል። እሺ
መቼ ይገባል በእናትህ እስቲ የተወሰነ ጠብቀው። connection ነው ሊሆን የሚችለው እንጂ እኛ ጋር እሺ።
የሚያሳየው አሁን transfer ስለሆነ status ኡ already ወደ እሺ።
account ህ ይገባል። እሺ
አይ